hello ወይ እንትን እኮ ፓኬጅ ነበርና ካርድ እየሞላው hello hello hello hello ይሰማል?
hello
አቤት ይሰማል?
ሰላም ነው? አዎ ይሰማል። ተመልኩ አይደል?
አዎ ነኝ። አዎ ኔትወርክ እኔም ጋር እያስቸገረ እኮ ነው አዎ የሆነ ነገር download እያደረክ ነው።
ነበር። አዎ አሁን ላቁመው ስል አልቆመም እና እኔ የምልህን ከነካለህ ንካልኝ እስኪ።
እሺ እሺ እሺ።
ያው አሁን እዚህ time ላይ አድርጌዋለሁ አይደለ? አሁን አዎ ይታይሃል?
አዎ አዎ የነካው ይታየኛል።
እሷ አዎ ንካት እሷ እሺ ንካትና ናይሮቢ ላይ አድርገው ቶሎ በልሽ ልንወጣ ስለሆነ እሺ እሺ። እሺ።
አንተ ጋም ብያለ ነው።
አይ አይደለም እንቀሳቀሳለን። ናይሮቢ የሚለውን እየፈለኩ ነው።
ዜሮ ሶስት የሚለው ላይ
እም፣ እሺ።
እየነካልህ ነው።
አዎ አዎ አዎ አዎ ናይሮቢ ይኸው ናይሮቢ አግኝተናል።
እዚህ ጋር አዎ አዎ ኋላ ሳይ apply ልበለው።
አዎ ንካት።
እሺ። የእስረኛው እንዳለ ነው?
አይ የእስረኛውም እንደዛ ናይሮቢ ነው የሚሄደው።
እሺ እሺ። እም፣ እም።
ሁለተኛው ላይ ማጣኸው ሁለተኛው ላይ አላገኘሁትም።
እኮ ዜሮ ሶስት ላይ ሶስት ወደ ላይ ወደ ላይ ቁም።
ዜሮ ሶስት ነው እዚህ ጋር ነበረ።
አ እ፣ ናይሮቢ የሚል ግን የለም።
አለ አባ
እሺ
ድጋሜ ንካውና እሺ እሺ እሺ። እኚህ ናቸው አይደለ?
እ እነዚህ እኚህ ናቸው አይደለ? የለም እዚህ ጋር ናይሮቢ የሚል አላገኘሁም።
አለ አለ ዜሮ ሶስት ላይ ዜሮ ወደ ታች ሶስት ውረድ፣ ወደ ታች ውረድ።
እሺ እሺ። okay እዚህ ጋር የለም።
አገኘኸው?
እዚህ ጋር አግኝቼዋለሁ። በቃ እሺ apply ልበለው።
አዎ
እሺ አድርጌዋለሁ።
እሺ። date እና time የሚለው ጋር ንካ። እዚች ከላይ እሺ በኩል ያለችው ጋር ማለት ነው።
እሺ። እዚህ ጋር right click ነው።
አዎ እሱ መጀመሪያ አድርገሃል፣ ናይሮቢ ላይ አድርገሃል። ሁለተኛውን አዎ ሁለቱንም አድርጌዋለሁ።
እሺ። የመጀመሪያው date እና time የሚል አለ አይደለ? ከላይ አዎ ይኸው ይኸው እና እዚህ ጋር ይታይሻል። አሁን ከላይ በኩል ሶስት day ብሎ ሁለት ጊዜ clock one እና ሁለቱ እችኛዋ ብሏል።
አንዲት
አ አ እኔ ነካሁባት፣ ይታያል።
አ አ እሷ ንካት።
okay እዚህ ጋር አዎ እሺ፣ እዚህ ጋር ምንም እንትን አይደለም። አይመጣውም ጠፋ አይደል?
አይመጣውም። አዎ ግን እ እዚህ ጋር አየሽው፣ ይኸውና ሁለቱንም ነው አምጥቶታል።
እሱን clock one አይደለም አይደለም፣ የቅድሙ ላይ ነው እንድትገባልኝ የፈለኩት። ቆይ አንዴ እሺ እሺ
እሱን አጥፋውና እኔ የነካሁበት ሰዓቱ ጋር ንካልኝ።
እሺ እሺ እዚህ ጋር እዚህ ጋር ነው ወይስ right click አዎ እዚህ ጋር ከዛ adjust የሚል ይመጣልሃል።
አጀስት
ነካ።
adjust date and time chat አዎ እዚህ ጋር አዎ ከላይ እም፣ አ
ከዛ ሁለቱም ናይሮቢ እንደሆነ ነው አይደለ?
አ፣ እም፣ time zone time zone ነበር አይደለ?
አዎ ልክ ነህ። አሁን ከዛ add ይኸውልህ add clock የሚለው አለ አይደል?
እም፣ እሱን ንካው።
add clock
አየህ ሁለቱንም አጥፍቶታል መሰለኝ። እስኪ add clock እዚህ ጋር አ፣ እቺ ጋር ወደ ታች ይኸውልህ አዎ፣ ናይሮቢ ናቸው ሁለቱም እኮ።
እሺ እዚህ ላይ ግባ። ከላይኛው ይኸውልህ add additional አ፣ clock ከሚለው አጠገብ ቆይ ቆይ እዚህ ጋር አለ። ልክ ነህ። ቆይ እሺ።
አዎ ከዛ እዚህኛው ላይ እ።
ይታይሃል ይሄን ቀስ አዎ ያደረገው አዎ እሷን አዎ። እሺ እዚህ ጋር ነው።
አዎ እሺ
ከዛ እዚህ ጋር እዚች ጋር ከታች change time zone የምትለው አለች አይደል time zone አዎ እሷን እንትን አድርጋት ናይሮቢ አድርጋትና እ፣ በቃ ሰዓቱ ይስተካከላል ልክ ይሆናል okay ከዛ መጠቀም ትችላለች ሰዓቱ ልክ ስላልሆነ ነው እምቢ እያለ ያለው okay እሺ እሺ እሱ ናይሮቢ አድርገው ንካው ቀስቱን ብቻትን ነው
እ፣ እንደዚህ አይደለ?
አ፣
አይ፣ ይኸው እሺ።
አለፍከው እ፣ ነክቼዋለሁ እዚህ ጋር ነክቼዋለሁ እኮ ናይሮቢ አድርጌዋለሁ።
አይ አለ አልሆነም ይሄኛው አይደለ?
እሺ እሱ እሱ ናይሮቢ ሆኗል እሺ እ፣ እ፣ ሌላ ይበለው፣ ሌላም አለ ይበለው፣ እሺ።
ብዬዋለሁ ይበለው።
እኮ እ፣ ከዛ እዚህ ጋር international የሚለው ላይ ሂድ። internet time የሚለው ላይ internet ti- እ፣
ያው እዚች ጥግ ላይ ከላይ ከ date and time ከነካበት እ፣
ጥግ ላይ ኢንተርኔት ያለው።
ታይም እዚህ ጋር አዎ change time ከዛ አዎ፣ እሺ
ከዛ update በለው synchronize
አዎ ከዛ update እንዴት በ- አዎ እሺ እ፣ please wait ብሏል እዚህ ጋር አ
error occurred error እያለ ነው እሺ okay በለውና እም ከዛ add የሚለው ይኸውልህ ይኸውልህ ላይ was አደግ successfully ላይ ግባ።
synchronized እሺ እዚህ ይሄ ጋር ነው ቆይ ቆይ አንዴ በቃ ተስተካክሏል ሰዓቱ በቃ እሺ እሺ ተስተካክሏል አሁን ይሰራል እሺ እሺ እሺ እሺ በቃ pa- password ኡን እሺ password ኡን አሁን ቀጥታ እዛው ላይ ነው የምሞክረው አዎ አሁን በቃ login በል እንትን እሺ፣ ስላለ ነው እዚህ እሺ እሺ እዚህ ጋር ማለት ነው አዎ
እሺ እም፣ እሺ በቃ እሞክራለሁ እሺ
አሁንም በይልህም
እሺ ከፊት እሺ ያለው ይሄ የ hardware ID ው ከፊት አዎ።
ያለው space አጥፋትና
okay እሺ login እሺ በል ይገባል እሺ እምቢ እሺ ካለ ጠዋት እንትን ትላለህ እሺ እሺ thank you በጣም አመሰግናለሁ እሺ መልካም አዳር እሺ እሺ ደህና ደህና እሺ ቻው